hello ሰላም ጤና ይስጥልኝ። ቤስት ቤት ከዳነየው አኮም ልርዳው።
ብር withdraw አድርጌ confirmation ጠይቆኝ ነበር
እሺ፣ መቼ ነው withdraw ያደረግከው? አባ ዛሬ እም?
ዛሬ እሺ፣ ይሄ ነው ቤስት ቤት ቁጥር?
አይደለም እህ
መንገርሽ አዎ።
ሰባ ሰባት
እሺ፣ ዘጠኝ ሰባ ሰባት ሰባ ሰባት እሺ፣ ድጋሚ ነው ሰባ ሰባት አዎ እሺ፣ ሰባ ሰባት አስራ ስምንት ሰባ አንድ አስራ ስምንት ሰባ አንድ አዎ
እሺ፣ ስንት ብር ነበር አባት?
አስር ሺህ እና አምስት ሺህ ብር እሺ፣ approval ስለሚያስፈልገው ነው። አንዴ check ላርግና account እንትን ይደረግልሃል። እሺ፣ approve ይደረግልሃል። መስመር ላይ ጠብቀኝ።
እሺ።
እሺ፣ ወደ ተመሳሳይ የቴሌብር account ቁጥር ነው ሰባ ሰባት ሰባ ሰባት አስራ ስምንት ሰባ አንድ አዎ
እሺ ከቤስት ቤት account ወጪ ተደርጎ ወደ ቴሌብር account ገብቷል። እሺ check ማድረግ ትችላለህ። እሺ እናመሰግናለን ስለደወልክ። መልካም ምሽት ይሆናል።